ጤና ይስጥልኝ። ስፖርት ነው ባኮ የምንረዳው።
ሰላም ነው፣ እንዴት ነሽ?
እግዚአብሔር ይመስገን።
አላይ አሁን መልሼ ደውዬልሽ ነበረ። ምናልባት ሲስተማችሁ ይሰራል ወይ ብዬ ቴሌግራም ላይ ምናምን አክልኝ ብለሽ ነበረ። ይሰራል አዎ፣ ይሰራል። ብዙ ጊዜ እኮ ደውላችሁ ነበረ እና እ፣ አንቺ ነሽ የምታነሺው። አዎ፣ ምን?
ጥሩ ሰፖርት አለ አግኝቼዋለሁ። አይ ይሰራል።
ይሰራል። አሁን ባለፈው ዋው ይዞ ስለነበረ ረጅም ሰዓትም ስላቆየ እሺ፣ ዛሬም ደግሞ እንዳያስቸግረን ብዬ ቅድሚያ ስጠይቅሽ ይሰራል ስላልሽኝ ነው።
እሺ።
Thank you። የግል ስልክ ስምሽ መያዝ ይቻላል?
ምን አሉኝ?
የግል ስምሽ መያዝ ይቻላል ወይ? ስምሽን
የግል ስምሽን?
ስምሽን ስምሽን። አዎ አዎ
የእኔ ሳሩን ነው።
አዎ። ማን ነበርሽ?
ሳሩን።
ሳሩን።
አዎ፣ አዎ ስላልነገርሽኝ ነው።
እሺ፣ እሺ ሳሪ፣ ቴንኪዩ። ሰራልኝ።
እሺ።
በጣም ቴንኪዩ። እሺ እሺ